hello hello hello ይሰማል
ይሰማል። ሰላም ነው?
አለን አለን። እሺ ጤና ይስጥልን። ምን ያደርጋል?
ከአሰበ ተፈሪ ነበረ ምደውለው ቤት ሰራተኛ ነኝ።
እሺ እሺ። ምን ነበር?
የሆነ deposit አስገብተንላቸው ኮዱ እምቢ አለ። እሺ ያን ይሉ
deposit አስገብታችሁ ም- አዎ ምን ኮድ ቢያደርግ?
እምቢ አለ አልገባ አላቸው። እኛ ላይ ግን deposit አድርገናል እኛ።
okay፣ deposit ኡ withdrawal ነው አይደለ?
አዎ deposit ማለት ነው አድርግቶ ኮ- ኮድ ሰጣቸው አል- አንድ አልገባልንም transfer አለ።
transfer ላድርግልህና አናግራቸው። እሺ
እ፣ ኮዱን ልንገርና አይተህ እንደገባና እንዳልገባ እንደ- እንዳስገቡትና እንዳላስገባ ገባኝ እኮ ከሰው ጋር ላገናኘ ነው። እሷ ናውራት። እሺ እሺ በምን ልላክልህ?
ቆይ ቆይ አንዴ ቆይ።
በቴሌግራም ነው። hello hello ጤና ይስጥልኝ።
አብሮ ይስጥልህ እሺ ምንድን ነበር?
እ፣ እኮ deposit አድርግተን ብር አልገባም ምናምን ብሎ customer እሺ
ያን በዛ ኮድ የኮ- የ deposit ኡን ኮድ ብር እንደገባና እንዳልገባ ለማወቅ ነበረ።
እሺ ኮዱን ትነግረኛለህ? ከ- voucher ነው አይደለ?
አ አስራ- አስራ ሁለት
እሺ አንዴ
የቱ ነው? ይሄ?
አስራ ሁለት ነው።
አ አስራ ሁለት ሰላሳ ሰባት
እሺ
ስድስት P
C አዎ ስድስት P P ነው። እሺ ዛሬ ነው።
አዎ ዛሬ
አስራ ሁለት
ሰላሳ ሰባት ስድስት P
የት shop ነው?
አሰበ ተፈሪ ገራይ ሰፈር እሺ አንዴ ጠብቅ።
እሱ ዘጋኝ ሰው ማንም የለም።
የት ነው ያልከኝ? ይቅርታ አሰበ ተፈሪ አሰበ ተፈሪ ገራይ የት?
ሰፈር አሰበ ተፈሪ ገራይ ሰፈር ጋራጅ። እሺ እሺ ስንት ብር ነበር?
መቶ ብር
መቶ ብር ነው።
ሀምሳ ብር ሀምሳ ብር ሰው-
አስራ ሁለት
አስራ ሁለት ሰላሳ ሰባት ስድስት እሺ።
B ስድስት P shop shop ነው ያለኸው?
አዎ shop ነኝ እኔ ሰራተኛ ነኝ
ሰራተኛ ነኝ።
አዎ
ማን ልበል አንተን?
አብዱሰላም አብዱሰላም አዎ አብዱሰላም። system ላይ አያሳይህም እ፣ ኮዱን?
ኮዱን system ላይ ያሳያል ለ customer ኮዱን ሲሰጠው
አዎ system ላይ ኮዱን በትክክል check አድርገው። የነገርከኝ ኮድ ትክክል አይደለም። ለዛ ነው ያልገባለት።
ኮድ ትክክል አይደለም አዎ እሺ